ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎት?
Hello፣ deposit ማድረግ እምቢ አለኝ። ምን ሆነ ነው?
ምን ቴሌብር
አዎ፣ በቴሌብር deposit ስለው እንትናችሁ ላይ ቴሌብር ቢል ይመጣል፣ ግን እምቢ አለ።
በሳፋሪኮም ነው የሚጠቀሙት?
አይደለም፣ በቴሌ ሲም ነው።
በቴሌ ሲም ነው። ዋይፋይ ነው data ነው?
በ data ም በ WiFi ሞክሬው እምቢ አለኝ።
ዋይፋይ ሳፋሪኮም ከሆነ አይሰራም፣ በ data ከሆነ ይሰራሉታል።
Okay፣ ውጤትስ የትላንትና እስካሁን መልስ አልሰጠኝም። ምልክት አላረገበትም።
ትኬት ቁጥሩን ይዘውታል?
በቴሌግራም ልላክ። በቴሌግራም እሺ፣ ይላኩ፣ ችግር የለም።
እሺ፣ እሺ።